Estalinha Ferreira, que vou como na tua. Tem Fanny?
Hello.
Samuel da Viecha.
ይሰማል?
ይህ ሰማል እስኪ እም፣ መጀመሪያ እም፣ ገንቦ ቦትጌም እም፣ የሚባል ስም እ፣ እኔ እ፣ ይጫወ- ይጫወቴ ነው
ምን በሚባለው?
እ፣ እ፣ ጀምቦ ቤት ጌም I am playing እሺ።
game እሺ
እ፣ withdraw I say withdraw um, my, my money 810 ብር
እሺ
እ፣ ገንዘብ እ፣ ቴሌ ብር ነው የምቀይረው የምፈልገው እኔ
እሺ ከ JamboBet ስምንት መቶ አስር ብር withdraw እያደረጉ ነበር።
810 ብር አል- ቴሌ ብር አልገባም አዎ።
እን- የኔ account JamboBet የለም pending processing ነው
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አ ይሄ ቁጥር ነው ሲሰር እሺ ስሞትን ይንገሩኝ።
ያ
ስሞትን?
ስም
አዎ አብዲ አብዲ እ፣ አብዲ መሐመድ አህመድ አብዲ አብዲ መሐመድ አህመድ መች ነው የሞከሩት?
ያ መቼ ነው የሞከሩት?
እ፣ እ፣ ትናንት ማታ እስከ እሺ።
ሀያ አራት ሰዓት ይመስላል
እሺ ደንበኛችን መረጃውን መዝግቤሎታለው። አሁን በምነግሮት ቁጥር ወደ ቴሌግራም account አችን screenshot አንስተው ይልኩልናል።
አሁን ትንሽ ያያል ቴሌብር account
screenshot አንስተው ይላኩልን ደንበኛችን ለሚመለከተው አካል እናስተላልፍሉታለን። ቁጥር ላስይዞት
ይሄ ቁጥር ያስተላልፈ ያስተላልፈን ቁጥር ላስይዞትና screenshot አንስተው ይላኩልን።
ማ- ይሄ ቁጥር ሌላ ቁጥር ነው
ይሰሙታል ደንበኛችን እ።
ይሰማሉ።
እሺ